Thanks for calling Golden Tulip Hotel አለም speaking may assist you?
እሺ ከ We Plus Solution ነበር የምደውልልሽ እሺ እና ድርጅታችን application አበልጽጓል እና እዛ application ላይ We Plus Provider የሚለው ላይ በመግባት ድርጅታችሁን ማስተዋወቅ እና አድራሻችሁን ማድረግ ትችላላችሁ።
እስቲ marketing ላገናኛት።
እሺ ደስ ይለኛል። Hello ጤና ይስጥልኝ። እ ከ We Plus Solution ድርጅት ነበር የምደውልላችሁ
እሺ እና ድርጅታችን application ኦችን ነገሮችን አበልጽጎ የታክሲ አገልግሎት እንዲሁም ደግሞ አገልግሎት ሰጪዎችን አገልግሎታቸውን እንዲያውቁና እንዲመዘገቡ አገልግሎት እየሰጠ ነው በነጻ እሺ እና የእናንተንም ሆቴል አገልግሎቱን ለማስተዋወቅ We Plus Provider የሚለውን application ከ Play Store ወይ ከ App Store ላይ በማውረድ register አድርጋችሁ user ላይ display መሆንና አገልግሎት መስጠት ትችላላችሁ።
እሺ እና አድረ እንትኑን ልስጥሽ ምን የሚለውን መተግበሪያ እንደሆነ እሺ ዊ ፕላስ ሚ ፕላስ ዊ ዊ ዊ ሚ ፕላስ ዊ ፕላስ ፕሮቫይደር ፕሮቫይደር እሺ አዎ የሚለውን application ታወርጂና ማለት ነው የድርጅቱን ስልክ ቁጥር አድራሻ ምናምን በማስገባት register ካላችሁ በኋላ ውስጡ ላይ በሚመራችሁ መሰረት ሆቴል የሚለው ላይ በመግባት ባለ ስንት መኝታ እንዴት እንደሆነ አድራሻውን ያለውን ነገር በማስገባት መጠቀም ትችላላችሁ።
እሺ እሺ፣ እናመሰግናለን። መልካም ቀን።